ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎት ቴሌግራም ላይ ልኬ ነበር ግን አልታየልኝም መቼ ነው የላኩት አሁን
እሺ እዛው ላይ አይተን መልስ ስለምሰጥዎት በትዕግስት ይጠብቁ ማነው ስምዎት
ዋሱ
እሺ መልስ እንሰጥዎታለን ስልክ ስልክ ስልክ ስልኬንም ጽፌዋለሁ ዜሮ ዘጠኝ ሰላሳ ሰባት ቤት hello የሚቆረጥ ሄሎ
ሄሎ
የትኛው ነው